Hello ጤና ይስጥልኝ መሰለኝ።
እሺ መሰረት ጌታቸው ነበርኩ ወይ ኮኮን ጁስ ጨርሻለሁ እያለኝ ነው። ምን እናድርግ?
ጁስ ጨርሰናል እያሉኝ ነው።
አዎ
የአሁኑን order አዎ፣ የአሁኑን order አብርሃምም እዚህም አለ። እንደገና ሌላም ሶስት ቦታ order ይዘናል እና ጨርሰናል እያሉን ነው።
እሺ order number ኡን? ያንተ ንገረኝ እስኪ።
የእኔ ሰባ ሶስት ሰባ ሶስት ሰባ ሶስት ሰማንያ ሶስት ያንተ ስታገኘ ሰማንያ ሶስት እሺ ደውዬ check አደርጋቸዋለሁ። እሺ እሺ በቃ ነኝ ተሰጥ እሺ